ያለን ጠራርጋ በቃኝ በላኝ ሄደ ያሁኗ ግን ይባስ ያሁኗ ያሁኗ ግን ይባስ ያሁኗ አቤት አኳኋኗ ባሳጨካከኗን ያሁኗ እኔስ ከፋኝ ከፋኝ እኔስ ከፋኝ እኔስ ከፋኝ ከፋኝ ልሂድ ከፋኝ መግቢያና ሞጫው ከተፋኝ ፍቅር አንገቴን ካስደፋኝ ልሄድ እንግዴ ከከፋኝ መግቢያና ሞጫው ከተፋኝ ፍቅር አንገቴን ካስደፋኝ ልሄድ እንግዴ ከከፋኝ አየነው አየነው ሁሉም ያው ነው ሁሉም ያው ነው እንደኛ የሚስማማ ነው የሚበጀን ማን ነው አረ ሁሉም ያው ነው ተገፋ ተገፋ ተገፋን ዘንድሮ ጭራሽ ተገፋ ተገፋ ያሁኑ ይባስ ብለን ብለን ጎዳና ወጣን ተገፋ ይቺ መጣቻችን ሸኝቶ መቀበል ለእኛ እንዴስ አይደለ በሊጉን ቻልቤ ይቺም ታፊዝበት ተቀለድ ግድ የለ ይሁና በሊሆን ይሁና ይሁና በሊሆን ይሁና ጊዜ ጣለውና ያጣድነውና ይሁና የኔ አበሳ በሳነ የኔ አበሳ የኔ አበሳ በሳነ የኔ አበሳ ጥርስ እንደሌለው አንበሳ ሁሉም በኔ ላይ ተነሳ ክብሬ ማረጌ ተነሳ ጥርስ እንደሌለው አንበሳ